ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ድንች አዝዥ- አዘን አዝዤ ነበር እና ከሰሚራ group ላይ እሺ ከዛ ግን አልመጣም። ስድስት ነው የሚለው እንትኑ ላይ ሳየው order completed ነው የሚለው እኔ ጋ እንደተቀበለች ግን አልመጣም። ስም ዝርዝርም ራሱ አልመጣም።
ያቋታል፣ የገቡበትን group ሰሚራን አዎ።
ያቋታል።
አዎ አዎ አዎ፣ ደውለውላታል እሷ አዎ ተቀብላለች። የአምስት ሰው ግን የኔ ስድስት ነበረ ስድስት ነበረ የተቀበለው። ሁላ እንዴት እንደተቀበለ አላወቅንም፣ ግን ስድስት ነው። system ላይ ገብተሽ ማየት ትችያለሽ። ትላንትና ነበር የከፈልኩት።
እዚህ ስድስተኛ ጋ አሁን አስራ ስድስት ስድስተኛ አስራ ስድስት ኪሎ ነው የእርሶ ልዕልቲ ኖት አደለ? ልዕልቲ ያ- ልዕልቲ ልዕልቲ አድጓ አዎ አ- የአምስት ኪሎን የከፈሉት የአምስት ኪሎ ድንች አይደል አዎ የአምስት ኪሎ እኮ ድንች ግን አልመጣም አልተቀበሉም።
ነው ምን- አልተቀበልኩትም እሱን አስራ ስድስት አልመጣም ኪሎ አልተቀበለችም ሰሚራ
እ ሙሉ የ group ኡን አልተቀበለችም እሷ ሰሚራ አልተቀበለችም አልተቀበለችም ምንም order አልደረሳትም ዛሬ አይ ደርሷታል እ፣ ደርሷታል ነገር ግን አያ አንድ ሰው ቀርቷል ነው የምልሽ የኔ እሺ ወይም እሷን ደውዬ ላውራት እሷ ናት አይደል የተረከበችው አዎ አዎ የተረከበችው እሺ ስንት ኪሎ እሷን እንደተቀበል- ላውራትና ስንት ኪሎ ተቀብላ እንደፈረመች ከዛ በኋላ የእርሱን ነገ እንዲመጣሉ ሰው ያደርጋለሁ እሺ እሺ እሺ እሺ ደውዪልኝ።
ልደውልላት እሺ